ጤና ይስጥልኝ ቃል ኪዳን ነኝ ከ Best Bet ምን ልርዳዎ?
እንዴት ነው? ሰላም ነው?
ሰላም ምን ልርዳዎ?
የሆነ ቀመር እንትን ብዬ አላበራም አለኝ።
እሺ ticket ID ው ነው የ cashier code ኡን ይንገሩኝ።
አስር
እሺ አስር ሀምሳ ሰባት እሺ ሀያ ስድስት እሺ ስምንት ሰማንያ አንድ
አስር ሀምሳ ሰባት ሀያ ስድስት
ሰማንያ አንድ ስልክ ቁጥር እኮ አይደለም ያልኩት።
እኮ አዎ እኮ የነገርኩሽ ነው።
እሺ ሰማንያ አንድ በቃ አልቋል።
እሺ እሺ ሁለት ጨዋታ ልውስጥ ነው።
አዎ ሁለት ጨዋታ ነው። ቀይ አዎ ቀይ ያለው።
እሺ እናት እሺ እሺ መልካም ቀን።